हेलौ ባላንስ ያዛችሁብኝ ያለቃቃላችሁ።
የቤት ቤት ቁጥራውን የደወልክበት?
አዎ በዚያ
እሺ
አዎ ፈረንጃዬ
ስንት ብር ነው?
አስር ሺህ አንድ ጊዜ አስር ሺህ አንድ ጊዜ ደግሞ ስምንት መቶ ብር እሺ
ምነው እስኪ
hello
ለቃቅሽልኝ?
አዎ
አይ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም